ጤና ይስጥልኝ አክስቴ ደህና እባክዎ ብልርዳው?
አሁን ደውዬ ነበረ።
ጤና ይስጥልኝ
እ አሁን ደውለውልን ነበር?
አዎ።
አዎ እሺ ስሞትም ማን ልበል?
ኤፍሬም ማሪ ኤፍሬም ማህሪ ትላንት ነው አይደል የሞከሩት ለሙያችን ለማስተላለፍ?
አዎ አራት መቶ አሁን ገብቷል። አምስት መቶ ይቀራል።
እሺ ለየብቻ ነበር?
አዎ ለየብቻ ነው።
ስለዚህ አምስት መቶ ነው የቀረው አሁን
አምስት መቶ ምናምን ይቀራል። pending ብሎ ነው የቀረው እዛ ላይ አምስት መቶ ብሩ ቆርጦቦታል ከቴሌ ብሩ ላይ።
አዎ ቆርጧል።
ደንበኛችን ድምፁ ትንሽ ይቆራረጣል።
አዎ ቆርጧል።
ቆርጧል። እሺ ደንበኛችን፣ ስለዚህ አምስት መቶ ብር ብቻ ልመዝግብሎት አይደል ደንበኛችን?
አዎ።
ስልክ ቁጥር በዚህ ነው የሚጠቀሙት ቴሌ ብር ላይ?
አይ ይሄ አይደለም ሌላ ነው።
እሺ ስጡኝ የቴሌ ብሩን ቁጥር።
ዜሮ ዘጠኝ እሺ አርባ ስምንት
እሺ
ሀያ ዘጠኝ ሀያ ዘጠኝ
ሰባ ስድስት አስራ ሁለት ሰባ ስድስት አስራ ሁለት እሺ በምነግረው ስልክ ቁጥር በቴሌግራም የ screenshot ኡን ይላኩልን የተቆረጠበት የሚያሳየውን። እሺ ዜሮ ዘጠኝ ዘጠና ሁለት እሺ አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት ሀምሳ አምስት አዎ ሀምሳ አምስት እሺ እሺ በዚህ ስልክ ቁጥር በቴሌግራም ላኩልና ስሞትንም ይጻፉበት ከስር።
ከቴሌ ብር የተላከውን text ነው አይደለ?
አዎ ከቴሌ ብር የተላከውን text screenshot ያንሱትና ይላኩልን።
እሺ እሺ ሌላ ምረዳው ነገር አለ?
አይ የለም።
ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ሰሙን ድምጽ ባላስቀምጡ መልካም ቀን